hello ሀሴት ነኝ።
hello ሰላም ነው አለሁ እግዚአብሔር አለን። አሁን የሆነ order ይዤ ሰባት ነጥብ ስድስት ኪሎ ሜትር ነው የሚለኝ እና አርባ አምስት ብር ነው የሚቆጥረው።
ንገረኝ እስኪ order ነበሩ አስራ ዘጠኝ ሰላሳ ሰባት አስራ ዘጠኝ ሰላሳ ሰባት አዎ፣ ከኦስካር አዲስ አበባ ነው የሚለው። አያሳየኝም location ኑ።
ኦ፣
እስኪ check አድርጊልኝ። አሁን ሳየው ሰባት ነጥብ ስድስት ይቀየር ኪሎ ሜትር ይሆናል ነው እንትኑን አዲስ አበባ ይሆን ይሆናል።
እኮ። እስኪ ግን እ፣ የሚቀየር ከሆነ እስኪ pin ኑን check አድርጊልኝ።
እሺ እሺ፣ አይልሃለሁ።
እሺ እሺ እሺ።
እሺ እሺ።